Hello?
Hello Hello? Hello?
હવે તાવી જમલો ሰላም ነው
እግዚአብሔር ይመስገን።
እንዴት ነው
አለን ሰላም።
አሉ ዳይት ችቦች ናቸው
አዎ ችፕችፕ ነው።
እ፣ ስኳር አዜ ነበር እና የሚያመጣልኝ ልጅ ደውይላቸው ብሎኝ
ኦኬ አዎ በአስራ አራት ያዘዙት አይደል?
እ፣ አራት ኪሎ ስኳር።
ስኳርም ሻምፖም አልመጣማ okay አዎ ስኳር በጣም እጥረት ስላለ ነው። አንዴ warehouse እንደውላቸውና
እ፣ product ኡ ካለ እንዲወጣ አደርጋለሁ። ካልሆነ ግን refund ላስደርግሎት።
ይቻላል ከሌለ እንደዛ ይሻል በቃ እሺ፣ እሺ እደውልለታለሁ እና እ፣ ሻምፖ እሺ ስኳር okay ሻምፖ okay።
ሶስት ሻምፖ ሻምፖ ማለት
መች ነበር የታዘዘው? ከስኳሩ እኩል አ ነው?
ሁሉም አብረው ነው የታዘዙት ሌሎች ነገሮች መጥተዋል ስኳር እናንተ ያልመጣ okay አዎ ሻምፖ ላ
ሻምፖ ሶስት ሶስት ነው አይደል የታዘዘው?
ላ
okay፣ እሺ፣ እሺ። እሱን complaint ውስጥ አስገባለሁትና ነገ መረከብ ይችላሉ ምናልባት እኔ ምንም ችግር የለም በከረላችሁ ነው በቃ እሺ ሻምፖን አስገባለሁ ግን ደግሞ ያሳውቆታል እሺ እሺ እሺ